ዮናታን ቢጃ ኢትዮጵያ ቤተልሔም ነኝ እባክዎን ሊረዱዎት?
ማሽን ተበላሽቶብኝ ነበረ።
እሺ የቢጃ የይለፍ ቁጥርዎትን ወይም TIN number ዎትን ንገሩኝ።
አስር ዘጠኝ ሀያ አንድ
እሺ ቆይ አንዲት ደንበኛችን አዲስ ግሮሰሪ ነው?
አዲስ ጊዜ ትናንትና ነው order አድርጌ።
እሺ ሙሉ ስሞትን ይንገሩኝ።
እኔ እሸቱ
እሸቱማ
እሸቱ ጌትዬ
እሸቱ ጌትዬ አ
በደወሉ ቁጥር ለመዝግበው።
አ
እሺ ደንበኛችን መስጠት
አ
መድሊያት ደንበኛችን
ምን አይሰማም? አው
ደንበኛችን መስነት ጤና ይስጥልኝ።